ጤና ይስጥልኝ። የተስመራ መረጃ ማዕከል በኩል ነደው።
ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም። መረጃ ፈልጌ ነበር ጌታዬ።
ይቻላል። ምን ልርዳዎት?
እንትን ግብፅ እንግዶች ነበሩኝ እና ግብፅ እ ወደ የቱሪስት ቪዛ request አድርገው እም፣ አልሰጧቸውም። ኦንላይን እንዴት ነው ማግኘት የሚቻለው? ይቻላል? ግብፅ አሁን አረ- እም፣ upon arrival ማግኘት ይችላሉ ግብፅ?
የግብፅ
አዎ ዜግነታቸው ግብፃዊ ናቸው። እነሱ ነው ግብፃዊ ናቸው። አዎ ወዴት ነው የሚሄዱት?
ወደዚህ ነው የሚመጡት።
ወደ ኢትዮጵያ?
እ እሺ check አድርግሎት አንዴ።
እሺ እ፣ ዝም ብዬ አንድ እንትን ላይ አይቼው ነበረ ቢሮ እንትናችሁን ቢሮአችሁን እና እሺ
የት ነው ያለ ቢሮአችሁ? እኛ ቱር ላይ ነው የምንሰራው።
የእኛ ሀያ ሁለት አዲሱ ስቴዲየም ጋር እ ኤጂ ግሬስ ህንፃ ዘጠነኛ ፎቅ ምን ምን ህንጻ?
ኤጂ ግሬስ ህንፃ መስቀለኛው ላይ ያለው ህንፃ ወደ ጤና ጣቢያ መታጠፊያው ጋር።
ኤጂ ግሬስ ህንጻ።
አዎ
በቃ እሺ፣ አንድ ቀን ምናልባት ያው ብዙ ስራ ስለሚኖረን መምጣታችን አይቀርም። ይህችኛውን ግን እስቲ እባክህን check አድርግልኝ።
እሺ፣ አንድ ደቂቃ
አሎ
አለው። አንድ ደቂቃ እያስቸገረን ስለሆነ ነው ዛሬ system ይቋረጣል።
እሺ፣ አይ አለመቋረጥም check ለማድረግ አለው አለው። እሺ እሺ
ይቅርታ መስመር ላይ ስላስጠበቅኩት
okay።
on arrival የለውም። e-ቪዛ ነው ግዴታ።
የቪዛው እዛው ማግኘት አለባቸው።
አዎ e-ቪዛው ነው። ድጋሚ ሞክ
አ፣ ይቅርታ። hello hello፣ hello
አቤት።
ወይ ድጋሚ apply ያርጉት።
እሺ እሺ፣ thank e-ቪዛ በጣም ነው። on arrival የለውም።
okay፣ ጥሩ መልካም። እሺ፣ ከአፍሪካ እነሱ ብቻ ናቸው።
አይ on arrival ማይሰ- የሚሰጣቸውም አይሰጣቸውም አሉ።
ሁሉም አላቸው ነው የሚለው የአፍሪካ ሀገሮች። የዚህኛው እኮ የተለየ ሆኖብን ነው።
hello አቤት
ቪዛ on arrival የሚሰጣቸውም አሉ።
እ ከዛ ውጪ ደግሞ online require የሚያደርጋቸው